ገነነ የእግዚአብሔር ምሕረት ለክብሩ ተነስቶ ባየሁት ገነነ የእግዚአብሔር ምሕረት ለክብሩ ተነስቶ ባየሁት ውሃውን ሊፈውሰው ጭንገፋውን ሊሰብረው ጨለማውን ሊያበራው በሞገስ ሊገለጥ ነው ውሃውን ሊፈውሰው ጭንገፋውን ሊሰብረው ጨለማውን ሊያበራው በሞገስ ሊገለጥ ነው ጨንገፋን ከምድራችን ኢየሱስ ሊደመስስ የአስማትና የድግምት ሥራ ሊያፈራርስ የረሃብ ቸነፈሩን ሰንሰለት ሊበጥስ ተነስቷል በቅናቱ ክንዱን ሊያንቀሳቅስ የረሃብ ቸነፈሩን ሰንሰለት ሊበጥስ ተነስቷል በቅናቱ ክንዱን ሊያንቀሳቅስ ክብር ክብር ክብርን ለእግዚአብሔር ክብር ክብር በሰማይ በምድር ክብር ክብር ክብርን ለእግዚአብሔር ክብር ክብር በሰማይ በምድር ክብር ለእግዚአብሔር ክብር ለእግዚአብሔር ብቻውን ለሚኖረ ክብር ለእግዚአብሔር ለአንዱ ለእግዚአብሔር ክብር ለእግዚአብሔር ተከብሮ ለሚኖረ ክብር ለእግዚአብሔር ውሃው ተፈውሶለት መርገሙ ተቆርጦለት የሚፈታ ሕዝብ አለ ኢየሱስ ተዋግቶለት ካለፈው ዘመን ይልቅ በስቶለት ምሕረት ጥሶ የሚመጣለ ከወዲያኛው በረት ካለፈው ዘመን ይልቅ በስቶለት ምሕረት ጥሶ የሚወጣለ ከወዲያኛው በረት ክብር ክብር ክብርን ለእግዚአብሔር ክብር ክብር በሰማይ በምድር ክብር ክብር ክብርን ለእግዚአብሔር ክብር ክብር በሰማይ በምድር ክብር ለእግዚአብሔር ክብር ለእግዚአብሔር ብቻውን ለሚኖረ ክብር ለእግዚአብሔር ለአንዱ ለእግዚአብሔር ክብር ለእግዚአብሔር ተከብሮ ለሚኖረ ክብር ለእግዚአብሔር ክብር ለእግዚአብሔር ክብር ለእግዚአብሔር ብቻውን ለሚኖረ ክብር ለእግዚአብሔር ለአንዱ ለእግዚአብሔር ክብር ለእግዚአብሔር ተከብሮ ለሚኖረ ክብር ለእግዚአብሔር